ሰላም ጤና ይስጥልን። እባክዎ ምን- ጤና ይስጥልኝ።
ሰላም አብሮ ይስጥልን።
ችፕችፕስ ነው ችፕችፕ አዎ፣ ችፕችፕ ችፕችፕ እንትን እ፣ ምን ስምሽን ስጠሪ እኮ ወይ ችፕችፕ ነው ምናምን ብልህ ብትይልን ጥሩ ነበረ። እ፣
ነበረ።
በንግድ ባንክ ይቻላል እንዴ? እናት
ምን በንግድ መሰለህ? ቴሌብር ቴሌብር ተጠቃሚ አይደሉ?
ቴሌብር ተጠቃሚ አይደለንም እና አይ በቴሌብር ነው የሚከፈለው።
okay
ይቅርታ።
ቴሌብር አዎ ከቴሌ- ከቴሌብር ላይ ነው ወይ- ወይ- የሚቆርጠው።
ወይ ደ- ወይ ደግሞ system ኣችሁን እ፣ እንትን ብታደርጉ አሪፍ ነበረ።
እሱም ይሄ ይስተካከላል።
one one one to multi payment system ቢሆን አሪፍ ነበር። አንድ ሰው ቴሌብር ተጠቃሚ ቢሆን ለብዙ ሰው ከሌለው?
እንዲከፍል አዎ፣ ከሌለው ገባኝ።
ለብዙ ሰው እንዲከፍል ብታደርጉት ትንሽ ሰፋ ነበረ።
ይስተካከላል። እሺ እሱን ነገር እናስተካክላለን።
እሺ መልካም ቀን።